Hello
Hello ሰላም ጤና ይስጥልን Best Bet
ትናንት withdraw አድርጌ ነበር። ትናንትና ዛሬ እሺ ስንት ብር ነበረ?
ትናንት ዘጠኝ ሺ ዘጠኝ መቶ እና ዛሬ ስምንት ሺ
እሺ ቤት ቤት ቁጥር ነው።
አዎ ራሱ ስልሳ አራት ሰላሳ ሰማንያ ስልሳ ስምንት እሺ። check ላድርግልክ። Hello
አቤት የዛሬው ስምንት ሺህ process ላይ ነው። ትናንት ያረካቸው ግን ገብተዋል።
አሁን የገቡ አይ ገብተው ነበር። አራት ሺውን ገብተዋል። አራት ሺ አንድ ሺ እና ዘጠኝ ሺ ዘጠኝ መቶ ትናንት ገብቶልሃል። ስምንት ሺው የዛሬ ነው። ትንሽ ጠብቀው ይገባል አለን።